ጤናሽን በህክምና ማዕከል
ጤና ይስጥልኝ። አምቡላንስ ፈልገን ነበረ ለ MRI።
እሺ MRI አለ አይደለ እናንተ ጋር?
አዎ አለ።
Okay። አምቡላንስ በእናንተ ነው cover የሚደረገው ወይስ extra ነው?
ከየት ነው?
እዚህ ቦሌ ሩዋንዳ MTH ክሊኒክ።
አዎ ከኛ ነው በእኛ ነው።
Okay። ስለዚህ እሺ የ MRI ን ዋጋ እና pelvic MRI ማለት ነው ሄሎ ሄሎ